Hello ጤና ይስጥልኝ።
አብሮ ይስጥልኝ።
እ ሰው ነበር ስልኮትን የሰጠኝ ህይወት።
Okay እሺ፣ አሁን ደውላልኝ ነበር። Okay አዎ፣ ሰላም እሺ።
ነው? ማን ልበል?
እግዚአብሔር ይመስገን። ኢዮስያስ ኢዮስያስ። እሺ እሺ።
እ ምን ምንድን ነው ቋንቋ ያለ?
እኛ ያው international ብዙ ቋንቋዎች እንሰራለን።
እሺ Universal Translation Office more than twenty five years of experience አለን። ከብዙ ድርጅቶች ጋር conjoint ኡን አድርገን ሰርተናል። internationally ከነ ዳንጎቴ ከአይሲኤል እ ከብዙ ድርጅቶች ጋር ሰርተናል። local ደግሞ አብዛኛው ባንክ office ኦች including government office ኦች ማለት ነው። ትልልቅ government office ኦች እ እሺ ምን ምንድን ነው አሁን እጅ ላይ ያለው
እጅ ላይ ያለው ማለት ነው።
ማለት አሁን translate የምታደርጉት የምንፈልገው አዎ፣ እኛ ፈረንሳይኛ አሁን እጃችን ላይ ሁሉም ቋንቋ አለ። ጃፓን ከጃፓን ውጪ currently ሌላ ፖርቱጊዝ አለ ቋንቋዎቹ እነዚህ common ኦቹ እነዚህ French፣ Italy፣ Portuguese፣ Spanish እ በሀገራችን ደግሞ ያሉት ደግሞ ሌሎቹን Okay ጨምሮ ሌላው English common ስለሆነ እና የሀገራችንም local ቋንቋዎቹ common ስለሆኑ እነሱ እንትን ናቸው። ሌሎቹ internationally እነዚህ በ local live ሰዎች ላይ ሰርተናል። ከዚህ በፊት አሬማ የሚባል company የ- እም፣ የእንትና የራካፌላ child company እም፣ አልነበር እዚህ ድርጅት እንትን ነበር፣ international organization ነበር።
እም።
እነዛ ላይ ተሳትፈን ትራንስክሪፕሽን live ትራንስክሪፕሽኖች ምናምን ሰርተናል።
ጥሩ ይሄም አሁን ላይቭ ነው የምንፈልገው እ፣ እ፣ ስልኮትን ልስጥና
Okay እ፣ ይደውሉሎታል በቃ እሺ፣ ጥሩ ዋና እንትኖቹ እሺ።
አዘጋጆቹ ይደውላሉ ኢዮስያስ ኦ- ነው አለ ያልከኝ ምን አልሽኝ?
ኢዮስያስ ነው ስምህ አዎ አዎ፣ እሺ እሺ ኢዮስያስ እሺ መልካም Bye።